ሰላም ጤና ይስጥልን ቴሌቪዥን
አብሮሽ ካለ የቴሌ ጥያቄ እንዳለ
አቤት
የቴሌ ጥያቄ ብዙ ጊዜ ይገባልኝ ይወቁ
ድምፆት ይቆራረጣል
የቴሌ ሄሎ።
ጥያቄ ብዙ ትገባልኝ ነው የደወልኩት። ቴሌን ጥያ ደውሎ ይጠይቁኝ ምናምን ሲሉ እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ
አ፣ አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ለመጫወት ሰባት ቁጥር ቋንቋ ይምረጡ የሚላል
አ፣
ለመጫወትን ሲጫኑ ጥያቄና መልስ ድሎትን ይሞክሩ የሚላለ ጥያቄና መልስ በኮይን ነው የሚጠቀሙት ጥያቄና መልሱን በተከታታይ አስር ሲመልሱ ትኬት ይሰጡታል በትኬት ደግሞ የሚያሸልም ጨዋታ ድሎትን ይሞክሩ የሚል ይጫወታል በድረገጽም ገብቶ መጠቀም ይችላል
እሺ
መልካም እድል
ለምን እሺ